መሰለኝ ስፖርት bakom ልርዳው
ሄሎ ሁሉ ስፖርት ነው bakom ልርዳው ሁሉ ስፖርት ተቋረጠ እንደ ተ- ተ- ተ- ክፍያ አማራጭ አያመጣም።
አይ አልተቋረጠም። ለስ- ትንሽ technical የሆነ ችግር አጋጥሞን ነው እ አማራጭ ስላለ አሁን በምነግሮት አማራጭ deposit ም ሆነ withdraw ማድረግ ይችላሉ።
እ Hello cash ብቻ ነው አለ
አዎ ምንድን ነው እርስዎ የፈለጉት deposit ነው ወይስ withdraw ነው?
እ ዲፖዚት ዲፖዚት ነው። አሁን በምነግሮት እ፣ መሰረት ማስገባት ይችላሉ እ ቴሌብር ምናምን አማራጭ የለም ማለት ነው።
እኮ የቴሌብር አማራጭ ነው የምነግሮት።
አሀ ይሰራል አሁን ቁጥር እነግሮታለሁ። አሁን ወደዚህ ቁጥር deposit ያደረጉና ደረሰኙን በቴሌግራም ይልኩልናል።
እሺ እሺ
ዜሮ ዘጠኝ ሰላሳ ሁለት
ዜሮ- ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ይሄኛው የቴሌ ብር ነው። ፍትሐ አምላክ ማርጌ ይባላል።
እሺ እሺ ከዛ ወደዚህ deposit ያደረጉና ደረሰኙን በቴሌግራም ይልኩልናል። የቴሌግራማችንን ቁጥር የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ዜሮ- ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት ዜሮ ስድስት አዎ እዚህ ላይ ደረሰኙንና ስልኮትን ሙሉ ስሞትን ይላኩልን።
እሺ እሺ እሺ